የቤት ስርጭት
ሄሎ ሄሎ፣ ሄሎ ሰላም
በዚህ ስልክ ቺፕቺፕ አፑን እምቢ ያለኝ ድሮ ጠቀምበት ነበር።
okay። እንደ አዲስ ቀይር ነው መሰለኝ update ም አደረኩት።
okay። OTP code አልክም ብሎት ነው።
አዎ connection check አድርጊ ይለኛል። connection ደግሞ በ data ሞከርኩት፣ በዋይፋይ ሞከርኩት፣ አይሰራም።
okay። connection ነው። ምኑ ጋር ነው እምቢ የሚሉት? ስልክ ያስገባል።
ስልክ አስገቢ ይለኛል፣ password አስገቢ ይለኛል። ከዛ ይገባል።
OTP code አይልክሎትም ማለት ነው።
አይልክም። አዎ እሺ፣ እሺ። አሳውቅሎታል። ይሞክሩታል። ቀስ ብሎ። እሺ፣ እሺ እሺ፣ እሺ። መልካም ቀን